હેલો
હવે કરીમાં તમારે ሄሎ
ሄሎ
ይሰማል። ጥሪ ማሳመሪያ ላደርግ ብዬ ዘጠኝ ዘጠና አራት ስደውል አዎ ዘጠኝ ዘጠና አራት ላይ ይደውሉና ያሳውቁ
አ፣ እዛስ ምን ቀ- ስቀጥል
እኮ እዛ ላይ ነው የፈለጉትን ነገር ማግኘት የሚችሉት። ይሄ ቴሌዊን ጌም ነው፣ ሌላ አገልግሎት ነው የሚሰጠው ለዛ።
እሺ እሺ